Hallo?
Hello.
Hallo? Ja, säg.
Hello.
Hallo?
Hello.
Waxaan la xawsadaa saaxiib akoonkayga lacag baa ku dhex jirtay eegan oo ka dhex waayay door ሶማሊኛ የሚችል የለም። እሺ፣ በአማርኛ ወይም ደግሞ
ninki ትንሽ ትንሽ አማርኛ Yeni ako- ሞክር።
ninki- ninki አማርኛ ትችላለች እሺ፣ እሺ፣
የኔ አካውንቱ ብር ብቻ አለ አሁን የኔ እሺ።
ከገባ አካውንቱ አንድ ሺህ አራት መቶ ብቻ አለ ሌላ ብር እየጠፋው ጠፋ ብር withdraw አድርገህ አልገባልህም ነው?
አዎ እኔ ምንም ሁለት ሺህ አምስት መቶ ብቻ ያ- ወረቱ ወረቱ ኮሚሽን ባንክ ነው ሌላ እኮ ደግሞ- አውጥተህ ብር አልደረሰም አንተ ጋር አልገባልህም ነው አይደለ?
ሌላ ደግሞ ብር ብዙ ጠፋ የጠፋ እና ላምሳ
እኮ ምን withdraw አድርገህ ነው deposit አድርገህ ነው ምንድን ነው የጠፋብህ? አልገባኝም።
እንጂ ይሄ ቁጥር ነው
withdraw ነው ያደረግከው?
አዎ፣ አውጥተህ አንድ ነው ሺህ ከቤት አራት ቤት መቶ አውጥተህ ነው ብቻ አለ።
የጠፋብህ?
ሌላ ደግሞ ብር ጠፋው እም?
ሌላ ደግሞ ብር ጠፋው ተገርም
በዚህ በደወልክበት ቁጥር ነው?
አዎ ይሄ ቁጥር ነው
መቼ ነው አባ? hello፣ ያርጉ መቼ ነው?
የዛሬ ነው ጠዋቱ የሰራ ብረቱ ስንት ብር ነው? ስንት ብር?
ስንት ብር እ፣
ስንት ብር ነው
ስድስት ሺህ እ፣ ስድስት ሺህ ዘጠኝ መቶ ሀምሳ ብር የጠፋብህ? ስድስት ሺህ
አዎ ይሄ አሁን አሁን አንድ ሺህ አራት መቶ አለ የጠፋ አምስት ሺህ አምስት መቶ ሀምሳ
አምስት ሺህ አምስት መቶ ሀምሳ ጠፋ።
አዎ ጠፋ
አሁን አንድ ሺህ አራት መቶ አለ። አዎ
አዎ አለ
አዎ withdraw አድርጋቸው ነው። እሺ withdraw አድርጋቸው ነው። እሺ processing ላይ ናቸው።
አዎ ይሄ አስተካክል በዚህ ጋር አዎ ዘጠኝ መቶ ብር withdraw አንድ ሺህ አንድ ሺህ withdraw ያደረካቸው አሉ። ትንሽ ጠብቀውና ካልገባ ደውልልን። እሺ
እሺ እሺ እሺ።